ነው።
ሰላም ጤና ይስጥልኝ። ቴሌቪ
አጋጣሚ እዚህ ጋር ፊት ተብሎበት ሞተር ሲገባበት ደውዬ ለማስታረቅ ስቤ ነበርኩ።
ምን አሉ?
ቲኬት ስለ እንዲቆረጥ ተብሎ በ message ሲላክ እንዴት እንደሆነ ላጠራ ላስቤ
ይሄ ቴሌቪዥን game ነው። ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውለው game ኦችን መጫወት ነው። አንድ ቁጥር ላይ መመዝገብ፣ ሶስት ቁጥር ላይ ለመጫወት የሚላለን፣ ሰባት ቁጥር ላይ ቋንቋ መምረጥ ነው። game ኦችን ሲጫወቱ ላፕቶፕ ስልክ አምስት ሺህ ብር ከአምስት ብር እስከ አምስት መቶ ብር ካርድ ያገኛሉ።
መጀመሪያ ስንት ብር ነው ማለት ነው መግቢያ?
ዕለታዊ ሲመዘገቡ በቀን ሁለት ብር፣ ሳምንታዊ ከሆነ በሳምንት አስር ብር ይቆርጣል።
በሳምንት አስር ብር።
አዎ
እሺ በቃ እሺ፣ thank you እሺ፣ ችግር የለም።
አመሰግናለሁ።
እሺ